ጤና ይስጥልኝ። ዋሽንግተን ከምናባከል ጤና ይስጥልኝ። ሰላም ነሽ?
ሰላም ደህና አለን። ከዚህ ከጳውሎስ ሆስፒታል ነበረ የምደውለው።
እሺ
እንትን ታዞልኝ ነበረ። ምንድን ነው ኤክስሬ ያላችሁ እንዴ?
አለ ነው
ኤክስሬ ምንድን ነው መሰለሽ የሚለው አንክል ቦዝ አንክል ይላል
እ ማዘዣ አለዎት?
ማዘዣ። አዎ አዎ።
እሺ በምሰጡት ስልክ ቴሌግራም ላይ ፎቶ አንስተው ይልኩልኛል።
እሺ እሺ።
ዜሮ ዘጠኝ ስልሳ
ስልሳ
አስር እ አስር አስር ዘጠና ስድስት ዘጠና ዘጠኝ አዎ በሱ ስልክ ፎቶ አንስተው ይላኩልኝ ማዘዣውን።
እሺ እሺ እሺ